divisional
ሄሎ
ሄሎ
ወይስ እንደምን
ሰላም ነው? ጤና ይስጥልኝ።
አብሮችልን ዲቪሲ ማለት ዲቪሲ ካምፕ አዎ አዎ አዎ።
መረጃ ፈልጌ ነበረ።
የቋንቋ ነው የኮምፒውተር ቋንቋ
ቋንቋ እንግሊዝኛ በሳምንት ሶስት ቀን ነው። በቀን አንድ አንድ ሰዓት ተኩል እ፣ የሶስት ወር እ፣ ጠቅላላ ክፍያ አምስት ሺህ ብር ነው። የሶስት ወሩ
አድራሻችሁ ግን የቱ ጋር ነው?
አዲስ ገበያ ያለን እ፣ አራት ኪሎ የሚገኝ አያት አያት ምኑ ጋር ነው?
አካባቢ ወደ ዳቦ መታጠፊያ ያለው
እ፣ እዛ አራተኛ እንትን ያለበት የአማራ- አማራ ባንክ ያለበት ክብር ደመና ይደርሳል አይደለም?
አይደርስም። እ፣ ልክ እንደታጠፍክ ከሀያት አደባባይ ወደ ጣፎ እ፣ በስተቀኝ በኩል ያለው ህንጻ ነው እንትን ያለበት አማራ ባንክ ያለበት okay። አማራ ባንክ ካለበት ህንጻ ስር አራተኛ ፎቅ አራት አራተኛ ፎቅ አዎ
እና እንትናችሁስ ማለት
አዎ በሶስት ወር content ኣችሁ ማለት grammar ኡን ላይ ነው የሚያተኩረው ወይስ spoken ላይ ነው?
በሶስት ወር እንግዲህ ያው ከመሰረታዊ የመግባቢያ ክህሎታችሁ ጀምረው እ፣ ከእንትን ድረስ ነው የምትማሩት እና ከማለት አሁን እንግዲህ የእናንተ አሁን ያላችሁበት level ይወስናል የመግቢያ ፈተና ስለሆነ እና ይሄ መሰረታዊ የመግባቢያ ክህሎታችሁ ክህሎታችሁን በሶስት ወር ትጨርሳላችሁ ማለት ነው። ከምንም ተነስታችሁ እነዚህ ላይክ ከሪዲንግ ምንድን ነው ይሄ ፎን ከሳውንድ ኦፍ ኔቸር ሳለርም ምንም ከማይችሉት ከዛ ጀምረን ያው እንግዲህ የቃላት ትርጓሜ፣ ድምጸት እም፣ እናም ደግሞ እነዚህ spelling outward conversation ኦች አሉ፣ dialogue እነዚህ daily English daily speech የሆኑ ነገሮች አሉ። እዛ ላይ ነው የምናደርገው። ያው እንግዲህ እንደየ level ኡ ነው እንደየ level እንደየ level ኡ ስለሆነ የምንሰጠው ያው ያንዳንዱ አቅም ያው ተምሩበት።
እሺ ቀንስ ምን ቀን ላይ ነው? ሰዓትና ቀን ሰኞ፣ ሮብ፣ አርብ ወይንም ማክሰኞ መስጠት አለ።
okay፣ በስንት ሰዓት ላይ ስምምነት ነው?
ጠዋት ጠዋት ከሁለት ሰዓት ተኩል እስከ አራት ሰዓት አለ። አራት ሰዓት እስከ አምስት ሰዓት ተኩል ከአምስት ሰዓት ተኩል እስከ ሰባት ሰዓት ከስምንት እስከ ዘጠኝ ሰዓት ተኩል አለ። ከዘጠኝ ሰዓት ተኩል እስከ አስራ አንድ ሰዓት ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ተኩል እንደዛ በሳምንት ሶስት ቀን አንድ አንድ ሰዓት ተኩል በቃ መጽሐፍ በነፃ ነው።
እ፣ እሺ ቀድመው ጀምረዋል ወይስ
የጀመሩ አሉ፣ ግን ያው እኛ ለአዲስ ተማሪዎች ከመጀመሪያው ነው የምንጀምርላቸው።
አይ እኮ አሁን እ፣ sister ነው በነገራችን ላይ የምትጀምረው እና
አዎ
ነገ ብትመጣው ከጀመሩት ጋር የምትቀጥለው በእርሱ ነው እንዴት ነው?
እ፣ አሁን እሷ ስትመጣ የጀመሩ ተማሪዎች አሉ፣ ግን ለእሷ ከመጀመሪያው ነው የምንጀምርላት። class ስላለን እ፣ የመጀመሪያ ተማሪዎች ሲመጡ የሚማሩበት እንትን አለ። ስለዚህ ከዛ ነው የምንጀምርላት። እ፣ ሁለት ሰዓት ተኩል ላይ ከመጣች ደግሞ ከጀማሪዎች ጋር እ፣ ልክ እንደ እሷ አሉ እና ነገ ሁለት ሰዓት ተኩል ከሆነ የሚመቻት ከሆነ ሁለት ሰዓት ተኩል ላይ ትችላለች። አምስት ሰዓት ተኩልም አለች ከሰባት ሰዓት ከአስራ ማነው ከአስር እስከ አስራ አንድ ሰዓት ተኩልም አለ።
ያው ሰዓት መርጣት ምጣ ማለት ነው።
አዎ ሰዓት ትምረጥና መርጣት ምጣ። በዚህ ሰኞ ባል እሺ። መልካም እሺ።